አልተሳሳትኩም። አስራ okay በ good night
Hello
ሰላም ጤና ይስጥልን።
አብሮ ይስጥልን።
ሳዲቅ ናስር ኖት።
አ ከዊ ፕላስ ድርጅት ነበር የደወልኩት።
ኬት ከዊ ፕላስ
እሺ፣ የእኛ application ላይ ተመዝግበው ነበረ።
ይሄ እንትን market ነው ወይ ምን አይነት ነው ነበር?
በአሽከርካሪነት ነው ወይስ በተጠቃሚነት ነው የተመዘገቡት?
አይ ተጠቃሚነት ምን ፈረስ ነው ወይስ ምንድን ነው? እኔ አልገባኝም።
ዊ ፕላስ ነው እና እ እርሱ አሁን ተጠቃሚ ስለሆኑ ዊ ፕላስ solution user የሚለውን ከ App Store ም።
ወይም ከ Play Store ላይ በማውረድ እም፣ አሸናፊ የሚያደርጉትንም referral code እዛ ላይ ማግኘት ይችላሉ።
እሺ ዊ ፕላስ solution provider ግን አገልግሎት ሰጪዎች የሚመዘገቡበት ስለሆነ አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ስለሆነ እሺ እርስዎ ዊ ፕላስ solution user ን እም፣ ማውረድ ይኖርበታል ማለት ነው።
እሺ እንደ- እሺ ላውርደውና ምን አድርገዋል? እሺ መመዝገብ ነው።
እሺ እሺ ከዛ referral code ኡን እሺ እዛው ላይ ያገኙታል ማለት ነው።
እሺ እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
ማ-